ሄሎ አቤት ጤና ይስጥልኝ።
አብሮ ስጥልን እ፣ ሜላት ነኝ ከዶክ ናህር ሪል ስቴት።
ምን ድርጅት?
ዶክ ናህር real estate እ፣ ባለፈው ካስታወስክ ስልክን ሰጥተኸኝ ነበር አዎ እሺ።
እና ቴሌግራም ላይ ልኬልህ ነበር። አየኸው?
እስኪ ሐዋሳ ደርሼ ስመለስ ያለውን ነገር እናወራለን። እሺ Okay። ሐዋሳ ነህ አዎ።
አሁን?
አይ ነገ ልወጣ ነው።
Okay። እሺ፣ አዎ፣ ነገ ልወጣ ነው። ስመለስ እናወራለን። እ?
እሺ፣ እሺ፣ እሺ እሺ።
እሺ፣ መልካም